hello ጤና ይስጥልኝ። ቤስት ቤት ራሄል ነኝ። በምን ልርዳዎ?
በዚህ ቁጥር ሳንቲም ፔይ ላይ ሰባት ሺህ ብር cash out ብዬ ነበር።
እሺ አልገባልህም?
confirm አድርግ።
እሺ አንዴ እሺ፣ ጠብቀኝ መስመር ላይ
አፉ ብያለሁ። እሺ፣ አሁን ሰው እ? አፉ ብያለሁ።
ዛሬ ነው።
አዎ፣ አሁን እሺ
ሙሉ እዚህ ላይ ነው።
አሁን ገብቶልሃል። እሺ check ማድረግ ትችላለህ። እሺ ስለ ደወልክ እናመሰግናለን። መልካም ቀን